ላይ በስልክ ነገር እኮ እ እሱ እኮ እኮ እየፈጨኝ ነው እንዴ? አይ እሱማ ደርሶታል።
ሄሎ ሄሎ ሶል፣ ወይ ወይ እኔ የምልህ የማታ የምትሰራው ፒዲኤፉ ላይ እኮ ግን ገብቷል የሚሞ
የሚሞ እም፣
አዎ፣ ግን የለኝም አለ፣ ስቶክ ላይ የለኝም አለ። አዳም ስሙል ድንች የለኝም አለ። የአፖቹ ራሱ አሉትም፣ የፒዲኤፉም የአፖቹም አሉትም።
አይደለ?
የትናንትና አንፒኮቹን ራሱ እኔ እንትን ያልኳቸውን እም፣ ሪተርን ያልኳቸውን እሺ።
እነሱን እነሱ ራሱ ያልወጡ አሉ።
ስለዚህ በቃ ሪፈንድ ነው የሚደረገው አ ማለት ነው።
ሪፈንድ ሊስከታቻቸው
እሺ፣ እሺ።
እንትና